ጤና ይስጥልኝ። የንጉዛ ሄቨን ነኝ። እባክዎትን እና የጉዞ መረጃ ልስጦት? ጤና ይስጥልኝ። ጤና ይስጥልኝ። ደንበኛ ክፍልና የጉዞ መረጃ ልስጦት? መስመር አራት ደንበኛችሁ ጤና ይስጥልኝ። ሄሎ
ሄሎ
እና የጉዞ መረጃ ልስጦት? ደንበኛችሁ
ሄሎ ሄሎ ጤና ይስጥልኝ። ምን አይነት የጉዞ መረጃ ልስጦት?
እንዴት ነሽ?
እግዚአብሔር ይመስገን
ደህና ነሽ?
ደህና ነኝ። ምን አይነት የጉዞ መረጃ ልስጦት? ደንበኛችሁ
አዎ
ምን አሉኝ? ደንበኛችሁ
እኔ
ምን አሉኝ? ደንበኛችሁ
አዎ አዎ እኔ ስሜ ማን ነሽ?
ምን አሉኝ?
እኔ ስሜ ማን ነሽ?
እኛ የጉዞ መረጃ ነው የምንሰጠዎት።
እሺ እሺ እሺ
አዎ የሚቀጥለው ካላት ሁነት ሄሎ
ሄሎ ጤና ይስጥልኝ።
ሁነት
ወላሂ ፈረደ
አንተ ስሜ ማን ነሽ?
ተሳስተዋል ደንበኛችን። እኛ የምንሰጠዎት የጉዞ መረጃ ነው ወደ ተለያዩ ሀገራት። ሄሎ ቪዛ አዎ ነው አዎ የደወሉት።
በስ- አዎ
ወዴት ሀገር ነው መሄድ የፈለጉት ደንበኛችን?
እኔ አይፈልግም።
እሺ
ኦኬ
ከረቱ ጉድ ይዝካለ አማርኛ ታውቃለሽ?
አማርኛ ማለት የጃካ ጀደማ
አማርኛ እኔ አይፈልግም።
እቲ ጉድ ይዝካል እንደገፈ ደማይ ሲጎስ እንዴት ነሽ?
ሰላም ነው
ምን አሉኝ? ደንበኛችን ኦሮምኛ ተናጋሪ እዚህ አለ።
አማርኛ ትራንስፈር አይፈልግም።
ላድርግልዎት? ትራንስፈር ላድርግልዎት?
አማርኛ አይፈልግም።
እሺ ኦሮምኛ በደንብ ጉድ ደማይ ሲጎትሳ
ትራንስፈር ላድርግልዎት?
አዎ እሺ መስመር ላይ ጠብቁኝ።
ደብ ጉድ ትማሳ ከይባን ባናን እቲ ጉድ ይዝካ ወላሂ ተገድለማት ይምኩ ሀያ እቲ ጉድ ይዝካ
akkam jirtu Lubisaa Lidiyaadha. Maal odeeffannoo imala akkamii isinitti himu?
አማርኛ አይፈልግም።
አማርኛ ነው የምትፈልጉት?
ያው
እሺ ጤና ይስጥልን። የሉቢዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥ?
ኦሮምኛ ነው።